one six. ውስጥ ሞቷል።
ሄሎ ሄሎ፣ ጤና ይስጥልኝ። አስቴ ነው ማህሌት ነኝ ባኮ ብልርዳ ውስጥ።
የቢሮአችሁን አድራሻ ፈልጌ ነበረ።
በምን ጉዳይ ነበረ ሊያናግሩን የፈለጉት?
እ፣ ቢሮ ሰማሁት።
ማ- አዎ፣ ወረቀት ማስገባው ነበረ።
አንዴ መስመር ላይ ጠብቁ።
እሺ
አንዴ መስመር ላይ ጠብቁ።
እ
መስመር ላይ ያሉ ደንበኛችን አዎ፣ አለሁ።
ሳስጠበቅ ነው ሲቀርብ የቢሮአችን አድራሻ እ፣ ቦሌ- የቢሮአችን አድራሻ ልንገሮት እሺ ቦሌ መድኃኒዓለም ከቦሌ መድኃኒዓለም ወደ አስራ ስምንት መንገድ ዋርካ ህንፃ አምስተኛ ፎቅ ላይ ነው።
ዋርካ ህንጻ hello ዋርካ ህንፃ አምስተኛ አምስተኛ ፎቅ። እሺ፣ አመሰግናለሁ።